ጤና ይስጥልን። ቤት ቤት ቤት ነው የምንረዳው።
ሰላም ጤና ይስጥልን።
ሰላም።
ድብድብ አድርጌ ነበረ ብር እስካሁን አልገባልኝ።
መች ነበር ያደረገው?
ትናንትና አንድ ሰዓት ተኩል አካባቢ ስንት ብር ነው?
አራት ሺህ ብር።
በዚህ ስልክ ነው?
አይ አይደለም አስራ ስምንት ቆይ አንድ ደቂቃ ጠብቀኝ።
እሺ።
ዜሮ ዘጠኝ
ሀያ ስምንት እሺ አርባ ዘጠኝ እ?
አስራ ስምንት ዘጠና ስምንት ዜሮ አርባ ዘጠኝ ዘጠኝ ዘጠና ስምንት አንድ